ጤና ይስጥልኝ ቤት ቤት ለብስ
ይሰማል?
Hello አይሰማም?
ይሰማኛል። ምን ልርዳው?
አይ፣ ኦንላይን ተሰርቼ ነበር እና withdraw አድርጌ ሀያ ሺ ብር እንደገባ አላውቅም።
ሀያ ሺህ እ፣ withdraw አድርጌ ነበረ
እሺ ቤት ቤት ስልክ ቁጥሮት ንገሩ።
ዜሮ ዘጠኝ አስራ አራት ልጫወቱበት ማለት ነው። በእርሷ ልጫወቱበት ዜሮ እሺ ዘጠኝ አስራ አራት እሺ አርባ ሁለት እሺ ዘና እሺ አርባ ዘጠኝ
እሺ withdraw ነው አይደል ያደረጉት?
withdraw አድርጌ ነበረ። አሁን አሁን ዛሬ ነው።
አዎ፣ ዛሬ አሁን አሁን
እሺ አንዴ መስመር ላይ ጠብቁኝ።
እሺ እሺ
እሺ ወደ ዜሮ ዘጠኝ አስራ አንድ ሰላሳ ሰባ ስድስት አርባ አምስት ነው መላክ የፈለጉት
የእሱ ሁለትም ነው እኮ ዜሮ ዘጠኝ አስራ አንድ ሰላሳ ሰባ ስድስት አስራ አርባ አምስት ስድስት አርባ አምስት ወደ እሱ መላክ የፈለጉት።
እሺ confirm አድርግሎታል። ይገባል። ከአስር ሺህ ብር በላይ ሲሆን confirmation ስለሚጠይቅ ነው።
ስለዚህ አሁን ስንት ይገባል?
አሁን ይገባላል። already ገብቶላል። check አድርጉ።
እሺ፣ አመሰግናለሁ። መደብሻ አለ በዚህ ስልክ።
ይቻላል። ተው።
እሺ፣ እሺ፣ እሺ አመሰግናለሁ።
ስለደወልን እናመሰግናለን። መልካም ምሽት።
እሺ፣ እሺ